ትምህርት ቤት
ሄሎ አቤት
ብር ላክቼ ብር አልገባም።
መቼ ዛሬ ነው አይ ማታ ንገረኝ የቤት ቤት ቁጥርን ዜሮ ሰባት
ዜሮ okay ሳፋሪኮም እሺ ሰባት ዜሮ ዘጠኝ ስልሳ ሰባት እሺ ሰባ ሶስት እ እ
ዜሮ ዘጠኝ ስልሳ ሰባት እሺ ሰባ ሶስት እህ
ዘጠና እ ሰማንያ ስምንት
ስንት ብር ነው ሰማንያ ስንት ሰማንያ ሰማንያ ብር message አለህ
አለ አምስት እስቲ አንድ ቴሌግራም የትልከዋለህ እሺ ልንገርህ ስልክ ቁጥሩን የምትልክበትን እሺ ዜሮ ዘጠኝ ዜሮ ሶስት ቆይ አርባ አራት
ቆይ ልያዝ መጀመሪያ እሺ እሺ
ዜሮ ሶስት ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ አዎ በዚህ ላከው እሺ እሺ